ጤና ይስጥልኝ ቻፓ ሄሎ
ሰላም ነው።
ሄሎ
ሄሎ ሄሎ፣ አቤት አቤት ምን እንደ- ይሰማል ምን እንደው አ፣ ከሁሉ ስፖርት ወደ account ብር ማስተላለፍ ፈልጌ እምቢ አለኝ
ከሁሉ ስፖርት ወደ ምን እ? ወደ ንግድ ባንክ account ወደ ራሴ acc- ወይ ማን ነው ወደ ቴሌ ብር
አዎ ሁሉ ስፖርት እሺ ከኛ እየሰራ ነው ይሄ ቻፓ ነው ሰማንያ አንድ ይደውሉ
እ? እ?
ሰማንያ ስድስት ስልሳ አንድ ይደውሉ
okay አ- አንድ አደላችሁም እንዴ የተለያየ ነው አደለ የተለያየ ድርጅት ነው ነው እንዴ ያው በቃ እሺ እናመሰግናለን እሺ፣ እሺ።